ጣና ስለማልግባባ
ሀሳር አደባባይ ወይ አባዱላ አለ እንዴ?
ምናምን አባዱላ ወይ ዶልፊን አለ እንዴ? ፓስተር አደባባይ ያለው መሸጫችሁ አዎ አለን።
አለ?
አዎ
ፎቶ ስላጣው እኮ ነው። በምን ማግኘት እችላለሁ ፎቶ?
ቴሌግራም ፔጃችን ላይ ማሊባባ ዶት ኔት ላይ ገብተው እሱማ ገባው ግን የቆዩ ናቸው እና አሉ ወይ እነሱ መኪኖች የሚለው አሉ።
ተሸጠዋል አሉ ምን የሚለው አይነት ከለር ነው?
ሰማያዊ ከለርም አይቻለው ካርቦን ከለር ካርቦን ከለር ነገው እሺ አባዱላ ዶል ደግሞ ሲልቨር አይቻለው
ዶልፊን ሲልቨር አለን ሁለት ስምንት
እ ሁለት ስምንት ስምንት አይደለም አይደለም አራት መሰለኝ ቢፎር ዲ አራት ሁለት መሰለኝ ስምንት ነው ያለን አሁን ዶልፊን
የለ ያኛው
ያኛው የለንም በትንሹ በትንሹ የለንም።
አባዱላ
አባዱላ አለን carbon color ኡ በምን?
ይመጣልዎታል በ carbon color ኡንም ከፈለጉ ይመጡላ- ይመጣልዎታል ፓስተር branch ኣችን መስቀል ፍላወር branch ኣችን ሄዶ ነው ይመጣል እሺ ያኛውስ ሌላ የለም ከሱ ሌላ ሌላ አባዱላዎች አሉን እዛው ፓስተር ነው እዚህ መስቀል ፍላወር ፓስተር ፓስተር ፓስተር አባዱላዎች አሉ አ ስንት ድረስ ነው የሚመቻቸው
ይምጡና የ- አይተው ነው የወሰኑት ላይ ነው የምንነጋገረው እሺ መኪና የኔን ቅያሪ ይገባል
እኮ ይዘውልን ይምጡና መኪናውን እንየዋ መጀመሪያ አባት እሺ አለ ሰው እዛ
አለና